ጤና ይስጥልኝ ጉዳይ ሀና እባላለሁ በኩ የምንደቅሰው ሄሎ ጤና ይስጥልኝ ሄሎ ሄሎ
አቤት፣ አይሰማም?
አሁን ይሰማል። ጉዳይ ኦን ድርጅት ነው የደወሉት። እባክዎ ምን ልርዳው?
እ
Hello አይሰማም?
ድምፅዎት በጣም ይቆራረጣል።
ስራ ፈልገን ነበር፣ ስራ
እሺ አንዴ መስመር ላይ ጠብቁኝ፣ ስልኮትን አስተላልፍ ነው።